ጤና ይስጥልኝ ቺፕቺፕ።
ሰላም እንዴት ነህ? አሁን ሰላም።
ደውዬ ነበረ።
እሺ ሌላ ምን ገጠመኝ መሰለህ?
እሺ
ወይስ እያዘዝኩኝ ሁለቱም እንደከፈለ out of stock አለ መሰለኝ። ሌላው group ኦቼ ሊያገኙኝ አልቻሉ።
OK። out of stock እያለ ከሆነ product ስለሌለ ነው የሚሆነው።
ስለዚህ የኔ ይመጣልኛል እኔ ዘ- ዘ- ስምንት እና ጓደኛ አንድ ዘጠኝ አዘናል። የእኛ ካል- ላይ የምንቀመጠው እንዴት ነው ነገሩ ነው? እዛ እኔ ስከፍል አሳልፎኛል። ጓደኛ ይማዛለኝ ካልሞላ እንኳን አይመጣም። group መች ነው create ያደረጉት?
አሁን በቃ ትንሽ ቆይቶ የሞክሩት ለእንትን ሊል ይችላል።
እ?
እ፣ ቁጥሮትን ይንገሩኝና እ፣ አሳውቃቸዋለሁ። እ፣ እንትን እንዲ- እንዲሞላ አደርገዋለሁ። እስኪ ግን እየቆዩ ይሞክሩት። እርሱ ቁጥር ዘጠኝ ይንገሩኝ።
አስራ አንድ እሺ አስራ አንድ ሀምሳ ሀምሳ ሀያ ስድስት ዜሮ ዘጠኝ ሀያ ስድስት ዜሮ ዘጠኝ
ቦይዝ እንዴት ላርግ?
እ፣ ምን አሉ?
ቦ- ቦይዝ አውት ኦፍ ስቶክ ሆኖብን ነው ምርት ፕሮዳክት ምናምን አላልከኝም? ሳምንት አዎ።
ሆነኝ ብዬ አዎ እ።
አዎ። ምን ምን ይደረግሉት? ሪፈንድ ነው ወይስ ኦኬ ፓስታ ይሁን ብለዋል?
እስቲ ቆይ ኦኬ ም- ልብሷት ደውላ እህቴ አላነሳችልኝም። ቆይ እነግርሃለሁ እሱ ነው በቃ እሺ፣ ስለ ያላት ያሳ- መስመር ላይ ያሳውቁኝና እስከ አዎ።
አንድ ተኩል አለ እ?
አን- እስከ አንድ ተኩል ድረስ አለን። ይደውሉልን።
አለ መደወል ትችላለህ?
አዎ ይችላሉ።
እሺ OK ማለት ቦይዝ አይገባም እንዴ? ሳምንት ጨረስ አዎ አዎ ማለት ትናንትና ይገባል ተብለን ነበር። ትናንትናም አልመጣም። ምን እንዳጋጠማቸው አላውቅም። እስኪ አሁንም እየደወልኩ ነው።
ዱቄት ምናምን መልስ ካገኘው ደውዬ እነግረዋለሁ። ምን ዱቄት ዱቄት application ኑ ላይ አለ፣ እ?
application ኑ ላይ አለ።
የለም እኮ በጣም ረዥም ጊዜ ሆነ ይመጣል።
አዎ አዎ ያው ጥራት ዕቃ ያለው ጥራት ያለው ዕቃ ለማምጣት ነው እንደዚህ እንትን ምንለውና እሺ ለዛ ነው የቆየው።
እሺ እሺ እሺ መልካም ቀን። እሺ